ምን ልበላቸው ብሬ ምን ልበላቸው እ hello hello ቴሌ እሺ በ order number ሰማንያ አምስት ዜሮ ሁለት ሀምሳ hello hello ይሰማሻል? hello hello ሰማንያ አምስት ዜሮ ሁለት ሀምሳ አራት order cancel ነው። እሺ ሰማንያ አምስት ዜሮ ሁለት ሀምሳ አራት
ይቅርታ እናቴ ድገሚልኝ።
በ order number ሰማንያ አምስት ዜሮ ሁለት ሀምሳ አራት
ሀምሳ አራት ተሰርቷል እኮ ልጁ መሰል cancel
cancel ነው። ሰዓት ስለሄደ cancel ነው።
ደርሷል እኮ
አዎ፣ ግን ከዚህ በኋላ ለ customer ሊስደርስ ሊቆይ ስለሚችል cancel ነው። እሺ እናቴ አትስጡት።
cancel አድርጉት።
አዎ cancel ነው።
ወጥቷል እኮ ይዞ ሊወጣ ነው እናቴ አዎ እ
ሰዓት ስለሄደ ነው።
እኮ ደርሷል እናት እኛ አውጥተን ጨርሰናል።
cancel አመሰግናለሁ።
የወጣ cancel ነገር ነው።
ምን- ምንም እናቴ እኮ ቆየ ቆየና አሁን ለ customer ሲደርስ
ጨርሰናል። ይዞ ሊሄድ እኮ ነው ልጁ።
በቃ cancel ነው።
እ cancel ነው። እሺ